ሄሎ ጤና ይስጥልኝ ቤስት ቤት ራሄል ነኝ። በኮ የምንረዳው
ቤት ቤት ውጭ ወርግቼ ብር አልገባልኝ ኮመርሻል ባንክ እሺ፣ አንድ የቤስት ቤት ቁጥርህን ንገረኝና ቼክ ላድርግልህ።
ይሄ ደውል የደወልኩበት ቁጥር የደወልክበት ነው። እሺ እም።
ስንት ብር ነው?
አንድ ስምንት መቶ አንድ ሁለት መቶ
እሺ ዛሬ ነው።
አዎ
በዚህ ቁጥር ግን የተከፈተ የ Best Bet account የለም። ሌላ ቁጥር አለ?
እሺ ሰማንያ አምስት ሀያ ስድስት ዘጠና ሁለት ሀያ ሁለት ቆይ አንዴ እሺ ተረጋግተህ ንገረኝ። ዜሮ ዘጠኝ ሰማንያ አምስት ሰማንያ አምስት
ሀያ ስድስት እሺ
ዘጠና ሁለት ሀያ ሁለት ዘጠና ሁለት ሀያ ሁለት እሺ draft ላይ ያደረኩት
እም።
ስንት ስንት ብር አልከኝ?
አንድ ሁለት መቶ አንድ ስምንት መቶ
በዚህ ቁጥር የለም እንደዛ አይነት transaction። ሌላ አለ?
ስልሳ ስምንት እ ሰማንያ አምስት ሀያ ስድስት ዘጠና ሁለት ሀያ ሁለት አይደለ ያልከኝ?
እ
ዘጠና ዘ- ዜሮ ዘጠኝ ሰማንያ አምስት ሀያ ስድስት ዘጠና ሁለት ሀያ ሁለት አይደለ አዎ።
እኮ እዚህ ላይ የሁለት መቶ የሚሆን የስምንት መቶ transaction የለም።
አሁን የሚጠራትበት እንትን ነው እኮ በቤንጎላ ያስብለ ሌላ እንዳይሆን ቁጥር ይሄኛው የደወልክበት የ Best Bet account አልተከፈተበት አልተከፈተበትም ጭራሽ። ሌላ ቁጥር ካለ check ላድርግልህ።
ችግር ስልሳ ስምንት ሀምሳ ስድስት
ዜሮ ዘጠኝ ሀምሳ ስድስት
ስልሳ ስምንት ስልሳ ስምንት እሺ
ሀምሳ ስድስት እሺ
አርባ ሰባት ሰባ አራት አርባ ሰባት ሰባ አራት
እም።
ስልሳ ስምንት ሀምሳ ስድስት አርባ ሰባት ሰባ አራት አይደለ?
እም።
የለውም በዚህኛውም የ Best Bet account። Best Bet ላይ ነው ግን የተጫወትከው ኪንክ ብር ላይ ኪንክ ብር የሚል እ
ቤት ቤት ላይ ኪ- ኪንክ ብር የሚል ነው ኪንክ ብር
ምን ቁጥር
ኪ- ቤት ቤት ላይ ነው ኪንክ ብር የሚል አለ ኪንክ ብር አ- አሁን ምጫወት በላ አንዴ ቆይ ጠብቀኝ።
ሄሎ
ኧረ ሄሎ፣ አቤት ሰላም ነው
ሰላም ነው።
አለን። አሁን የነገርከን የ Best Bet ቁጥር account አልተከፈተበትም።
እሺ አንተ የ Best Bet account register አድርገህ
አዎ ያ ሰማንያ አምስት ያለው አዎ፣ ግን ሰማንያ አምስት እሺ፣ እባክህን አድርገው። ሰማንያ አምስት ቤት አለ። ይሄ ሰማንያ አምስት ቤቱ ደግሞ transaction የለውም ወንድሜ። በዚህኛው አይደለም ያረከዋ።
አሁን በም- የምጫወትበት አይነት ቤት ነው። አሁን እኮ እየተጫወቱ ነው።
ገባኝ። ሰማንያ አምስት ቤቱ እየተጫወትክበት ነው አይደለ?
አዎ So አንተ ግን የጠየቅከን ብር withdrawal ግን አልተደረገበትም በዚህ account እያልኩ ነው። የመጨረሻ transaction በዚህ በዜሮ አምስት ነው December ማለት ነው።
አዎ So ስለዚህ እሱም እ የ deposit ነው እንጂ withdrawal ያረከው የለም።
እሺ አመሰግናለሁ።
እስኪ check አድርገውና ደውልልን መልሰህ።
አይ